ብለው አቤት
እዚች እንዴት አደርክ?
እግዚአብሔር ይመስገን።
እሺ ትላንትና ከቻናሉ ወደ ነበር አይደለ? ማታ አዎ ኮምፕሊት ያላችሁ አዎ፣
እሺ።
እሱ ከመድኃኒዓለም ነበር የታዘዘው። አውቃ ነበር
ከመድኃኒዓለም ነው የታዘዘው።
ኦሎምፒያ ነበር የተገባው፣ ግን ብራንች ቼንጅ ነበረው።
እኔ ከመድኃኒዓለም መታዘዙ ማንም አልነገረኝም።
እሺ ይኸውልህ፣ አሁን መድኃኒዓለም ስንደውልላቸው ሙት ሰርቶ ነበረ ስላሉ ለአንተ ካንስል እንዲደረግልህ አንተ መፈረም አለብህ። እሺ ቻናሉ መድኃኒዓለም ወይ ስቃይ። እሺ እም?
እሺ፣ ስፈርም ነው ካንስል የምታደርጉት?
አዎ ፈርምና ፈርም ያለው ብላ አሳውቅ።
ለማን ነው የማሳውቀው?
ቦት ላይ ያሳውቀን ኦርደር ነበሩን ስራ
እሺ
እሺ